ሄሎ ፍቅር ነኝ።
ሀሴትን ሀሴትን አገናኝ
ማገናኘት ስለምንድን ነው?
እም?
አ- ምግ- ምንድን ነው ንገረኝ። እኔ ማገናኘት አልችልም። ሲስተሙ ተቀይሮ የለም
እሺ የሚስተካከል ነበረ። ይኸው እስካሁን ምንም ነገር መልስ የለም።
ማን ነው ስመ ልንገርለን ትእዛዙ ትእዛዙ በይ።
ትእዛዙ የምታውቂው ነገር አለ ሀሴት ኧረ
የሚስተካከል ነገር ሀሴት፣ ነበረ ሀሴት ትእዛዙ በጣም ጠበቅኩ እኮ።
እሺ ምንድን ነበረ case ክ እ?
ኧረ pin የሚስተካ- pin የሚስተካከል pin ነበረ።
pin ብዬሽ ነበረ እያለሽ ነው location አልመለስልሽም ዘጠና አርባ አራት ነው አይደለም አዎ
እሺ በቃ ለማንኛውም ስላልመለሱላት ነው እሺ ዝም ያለች ሲመልሱላት ታስተካክልልሃለች
ኧረ እኔ የሰው- ሰውየው ጋር እየጠበቅኩት አይደል እንዴ? ካለቀ በኋላ ምን ያደርግልኛል?
ምን ጨረስከው እንዴ
ኧረ ያው ትንሽ ነው የቀረተኝ። ደቂቃውም ሄዷል። ሰውየውን እየጠበቅኩ ነው እኮ።
እኮ እ፣ እስካሁን ለምን አልተስተካከለም? ኧረ ተው።
አዎ ጥያቄ ምልክት አድርጊበት አልመለሱላትም መልስ አልሰጧትም ለዛ ነው እሺ
እሺ እሺ ገባሽ ብለን ልለፈው እንጂ ዘንድሮ